ጤና ይስጥልኝ ቢስ ቤት ዲቦራ ነኝ። እባክዎ ምን ልርዳዎ?
ሄሎ ጤና ይስጥልኝ። እንትኖ ትናንትና ቻፓ ዲቦርስ ናርኩኝ።
እሺ ከዛ እን- የሆነ ሲም ካርድ ነበረው እ?
ወጣው። ገንዘ- ገንዘቡ ሲም ካርድ ወጣ፣ አካውንቱ አልገባም።
ወደ ቤት ቤት አካውንት አልገባም።
አዎ እሺ ከቴሌ ብር ነው።
አዎ እሺ የዲፖዚት ሜሴጁን ላክልን። እሺ እ?
የ deposit message ኡን ከቴሌ ብር ያረክበት message አለ አይደለ?
አዎ ገባ- ገባኝ።
ቴሌግራም ላይ እንደዚህ- ላክልን።
እ፣ በቴሌብር ግን ነው- በቴሌግራም ነው- ነው እ፣ አዎ ምን ነው?
ቴሌግራም ቴሌግራም ላይ ላክልን።
በቴሌብር
ቴሌግራም በ message?
አለ እ? አዎ በ message ማለት ነው።
አስገባሽት። እሺ እሺ ላክልን።